ጤና ይስጥልን። ቢጫ ኢትዮጵያ በሰአሩ ነኝ። እባክዎ ምን ልርዳው?
በርማቸው ተበላሽቶ ነበር ያልኩሽ።
እሺ የቢጫ የቆጮስ ነኝ።
አንድ ስድስት አርባ ሁለት
ሀያ አንድ ስድስት አርባ ሁለት እሺ ይሄ ካርዱ ላይ ያለ ቁጥር ነው። እሺ ደንበኛችን ኤስኤምኤስ አልገባለትም። አጭር የጽሁፍ መልእክት
ደርሶኛል። message ነው።
አዎ message message ላይ ያለው ቁጥር ይነግሩኛል። መስመር ላይ ያለው ደንበኛችን ደንበኛችን መስመር ላይ ያሉ